ጤና ይስጥልኝ። የተሰጠኝ መክል እባክዎን ልርዳዎት?
በረራ ቼክ ለማድረግ ነበር። ተሳፍሯል አልተሳፈሩም የሚለውን
ተሳፍሯል አልተሳፈሩም የሚለውን
አይ ስል በረራው ሂዷል አልሄደም የሚለውን።
ኦኬ ወዴት ነበር በረራው?
ከአዲስ አበባ ሽሬ።
እሺ የበረራ ቁጥሩን ያውቁታል?
ኦሲ